በሕይወቴ ያረከው ያንተ ሥራ ብዙ ነው። በሕይወቴ ያኖርከው ያንተ ፍቅር ልዩ ነው። ልቤ በእግዚአብሔር ይደር፣ ነፍሴ በአምላኳ ትደር። ከእሱ ሌላ ረዳት የለም ከሱ ሌላ ሰላም የላ ከሱ ሌላ ረዳት የላ ከሱ ሌላ ተስፋ የላ ድጋፌን እደገፋለሁ ሁሉን ባንተ ላይ እጥላለሁ ጌታዬን እወድሃለሁ በፍጹም ልቤ አመልክሃለሁ። በሕይወቴ ያረከው ያንተ ሥራ ብዙ ነው። በሕይወቴ ያኖርከው ያንተ ፍቅር ልዩ ነው። ልቤ በእግዚአብሔር ይደር ነፍሴ በአምላኳ ትደር። ከሱ ሌላ ረዳት የላ ከሱ ሌላ ሰላም የላ ከሱ ሌላ ረዳት የላ ከሱ ሌላ ተስፋ የላ ተስፋዬን የምትመራ ሰላሜን ሕይወት ሆንከኝ ነፍሴ ባንተ ደስ ብሏታል በማዳን አግተሃታል በሕይወቴ ያረከው ያንተ ሥራ ብዙ ነው በሕይወቴ ያኖርከው ያንተ ፍቅር ልዩ ነው ልቤ በእግዚአብሔር ይደር ነፍሴ በአምላኳ ትደር ከሱ ሌላ ረዳት የላ ከሱ ሌላ ሰላም የላ ከሱ ሌላ ረዳት የላ ከሱ ሌላ ተስፋ የላ ከትቢያ ላይ አንስቶኛል የማልጠቅመውን ለራሱ አድርጎኛል ቸርነቱ በሕይወቴ በዝቶ ሰው አድርጎኛል ሕይወትን ሰጥቶ በሕይወቴ ያረከው ያንተ ሥራ ብዙ ነው በሕይወቴ ያኖርከው ያንተ ፍቅር ልዩ ነው ልቤ በእግዚአብሔር ይደር ነፍሴ በአምላኳ ትደር ከሱ ሌላ ረዳት የላ ከሱ ሌላ ሰላም የላ ከሱ ሌላ ረዳት የላ ከሱ ሌላ ተስፋ የላ ባንተ ኃይል እጸናለሁ፣ በስምህ አመናለሁ። ፍቅርህ ለእኔ በዝቶልኛል፣ ካሰብኩት በላይ አድርገህልኛል። በሕይወቴ ያረከው ያንተ ሥራ ብዙ ነው። በሕይወቴ ያኖርከው ያንተ ፍቅር ልዩ ነው። ልቤ በእግዚአብሔር ይደር፣ ነፍሴ በአምላኳ ትደር። ከሱ ሌላ ረዳት የላ ከሱ ሌላ ሰላም የላ ከሱ ሌላ ረዳት የላ ከሱ ሌላ ተስፋ የላ በሕይወቴ ያረከው ያንተ ስራ ብዙ ነው በሕይወቴ ያኖርከው ያንተ ፍቅር ልዩ ነው ልቤ በእግዚአብሔር ነው ነፍሴ በአምላኳ ትደግ ከሱ ሌላ ረዳት የላ ከሱ ሌላ ሰላም የላ ከሱ ሌላ ረዳት የላ ከሱ ሌላ ተስፋ የላ በዛም መውደድ አይቻለው ከጌታዬ እምርሃለሁ። በዛም መውደድ